Abraham.
አይደል በቃ አቤት። ሄሎ ሄሎ ሄሎ
አስጠልኝ ሄሎ ሄሎ ጤና አስጠልኝ።
ሄሎ አቤት።
ይሰማል ይሰማል።
ይሰማል። ቀጥል ቀጥል። አለበ
ከክሊንስቶን ሆምስ ነበር ምደውል እየሰማው አይደለም ይቆራረጣ። ሄሎ ከክሊንስቶን ሆምስ ነበር ምደውልልዎት። ሄሎ ሄሎ አቤት።
ከፍሊንት ሆኖምስ ነበር ምደውልልዎት።